hello
ይስጥልን ደንበኛችን ከቪዛ ኢትዮጵያ ጥሪ ማዕከል እንደውለው
እሺ
አዱሊስ ባርና ሬስቶራንት ኖት አይደለ?
አዎ
ሰሞኑን ለደንበኞች SMS እየላክን ነበረ። የመለያ ቁጥር ደርሶታል? SMS ኡ
ይህም አልደረሰኝም
አልደረሶትም?
አዎ እሺ ልንገሮት ያዙት።
ምን የምን ነው
መስመር ላይ ያሉ
አዎ hello
ልንገሮት ያዙት። አርባ ዘጠኝ
እሺ አይሰማም?
ቆይ ደንበኛ አንዴ ይሰማኛል። ልንገሮት ያዙት።
አርባ ዘጠኝ
ሀያ ስድስት
ሀያ ስድስት
ሰላሳ ስምንት ዘጠና ዘጠኝ
ሰላሳ ስምንት ዘጠና ዘጠኝ እሺ
ይሄ የደንበኝነት መለያ ቁጥሮት ነው። እናመሰግናለን። መልካም ምሽት።